ሄሎ
ያው ጤና ይስጥልኝ።
ሰላም ጤና ይስጥልኝ። ፊት ቤት ምንድን ነው እስኪ ምን ከ- ከመቶ ብር በታች ነው እ ሲንዊን አዎ እጅ- እያየ ነው ነው እናስተካክለዋለን።
እንጂ አይ እንትን ስለኝ እኮ ነው።
እ
ም- ሚኒመሙ መቶ ብር ነው፣ ማክሲማሙ አንድ ሺህ አምስት መቶ ብር የለም አዎ።
ለአንዷ ማለት ነው።
አዎ ቼክ እያደረግነው ነው። Upgrade እ፣ ሌላው upgrade እየተደረገ ስለሆነ ነው።
አሀ አይሰራማ ማለት ነው በቃ አዎ።
እሺ፣ እሺ።